Hello ጤና ይስጥልኝ ችልሽፕ Hello ዴ- ሰላም order ነበረኝ ዛሬ።
Okay ስልክ እስኪ ይንገሩኝ እ? እ?
ስልክ ይንገሩኝ ና አሁን በደወልኩበት
እሺ ሳሚራ በሚል ነው አዎ አዎ
የትናንትና order ነው order አዎ አዎ አዎ
እሺ አዎ ዛሬ ይመጣል የ driver ስልክ ልንገሮት
እሺ ወጥቷል already አዎ picked up ተደርጓል ከ warehouse location እሺ።
የት አካባቢ ነው ጀሞ ሁለት Okay እሺ አውሩት እሺ ስልክ ልስጦት እሺ ዜሮ ዘጠኝ አርባ አንድ አርባ አንድ ሀያ አምስት እሺ ዜሮ ሰባት አስራ አንድ ዜሮ ሰባት አስራ አንድ
ማነው ስሙ?
ናቲ ይባላል እሺ እሺ thank you እሺ እሺ መልካም ቀን እሺ thank you